ጤና ይስጥልኝ ኢቲኤስ የጉዞ አገልግሎት እባክዎ የሚረዳው? ሰላም hello ሰላም ጤና ይስጥልኝ hello ይቅርታ ድምጽዎ ትንሽ አይሰማኝም loud ያድርጉልኝ ሄሎ ሰላም ጤና ይስጥልኝ ይሰማዎታል ድምፄ? ሄሎ ሄሎ ሰላም ጤና ይስጥልኝ ሄሎ ሰላም ጤና ይስጥልኝ ሰላም ጤና ይስጥልኝ ይሰማዎታል? ሄሎ በጣም ይቅርታ ድምጽዎት ምንም እየተሰማን ስላልሆነ መልሼ ልደውልልዎት?